ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል በኩት የምንረዳውት ሰላም እንዴት ነህ?
አለን እግዚአብሔር ይመስገን።
ለኔ ይመስገን። ወደ ቻይና ጉዞ ነበረኝ
እሺ
እና ምንድን ነው መያዝ የምችላቸው እቃዎች?
እሺ አይሉታል አንድ ምግብ ጊዜ ነክ ነገሮች እም፣
እሺ ያየው ልጅ እሺ
እያየው ልጅ ነው እንጂ ሲስተም ትንሽ ስላስቸገረ ነው።
ኦኬ እሺ
ሄሎ
ሄሎ
መልሰን ደውሉት። ከሁለት ደቂቃ በኋላ መልሼ ደውሉት።
እሺ ከ- በዛውም እሺ check ታደርግልኛለህ flight time ኤ local time zero zero ሀያ አምስት ይላል zero zero ሀያ አምስት በሚለው አዎ እሺ ለሊት ስድስት ከሀያ አምስት ማለት ነው። እርስዎ ከሶስት ሰዓት በፊት ቀደም ብለው መገኘት አለቦት።
ለሊት ስንት ሰዓት ለሊት ስድስት ሰዓት ከሀያ አምስት ነው የሚሆነው zero zero ማለት ነው። ከሀያ አምስት okay።
አድርጋለሁ እና ሰዓት እርስዎ ሀያ ደግሞ አምስት ለሊት አ፣ እርስዎ ደግሞ ከ flight ኦት ያው international flight ስለሆነ ቀደም ብለው አለቦት ከሶስት ሰዓት በፊት አዎ okay እሺ፣ እንደዛ ነች። መ- መ- መልሼ እደውልልሻለሁ።
thank you እሺ